ሰላም ጤና ይስጥልኝ Best Bet
ሰላም አለን አለን። ምን ልርዳው?
እንትን ያልተለቀቀ ጨዋታ ነበርና ኮዱን ገለጽልኝ።
እህ
ያልተለቀቀ ጨዋታ ነበርና እሺ
እ፣ ኮዱን ልላክልሽና እንዲለቀቅ ነበር።
እሺ፣ ከስልክ ኮዱን ይንገሩኝ።
እሺ፣ አንድ
እሺ
አራት እሺ
ዜሮ እሺ ዘጠኝ እሺ ሁለት እሺ ስምንት እሺ ስድስት እሺ ሁለት
እሺ አንዴ ጠብቁኝ።
እሺ።
lost ነው። በአምስት ጨዋታ ነው የወደቀው።
በአምስት ጨዋታ ነው የወጣው?
አዎ።
እሺ እሺ እሺ መልካም ቀን። ስለሁሉ እናመሰግናለን።
እሺ፣ እናመሰግናለን።
እሺ